ጤና ይስጥልኝ ሁሉ ስፖርት ሰላም ነው። አይ ቅድም እንትን አመልክቼ ነበር። አይ ብር አልገባም ምናምን ቤት ምንድን ነው ሰክፉል ብላ ቴክስት መጣ ቤት ግን ብሩ አልመጣም። ወደ
ቴሌግራም ላይ ማን ልበል?
አዎ።
ቴሌግራም ስሞት አሉላ
ብሩ አልገባለትም።
አዎ በቅዳሜ ነው እንትን የተደረገው ግን ብሩ አልገባም እስካሁን።
እሺ check እናደርግሎታለን።